ሄሎ ሄሎ ሄሎ ሄሎ፣ ሰላም ነው?
ጤና ይስጥልን ቤተሰቤት። እሺ እግዚአብሔር ሰላም ነኝ። እሺ ብሩክ ነኝ። እኔም ከሐዋሳ እሺ፣ ቀደም እኔም በላይ ነበረ እንትናን አሁን እንደውም ልደውል ስልክን እያወጣሁት ነው። ምን ነው?
ትልክልኛለህ መሰለህ?
እሺ AnyDesk ትልክልኛለህ?
እሺ፣ ቴሌግራም ላይ ከአሁን እኮ ልኬ ነበር እኛ እናንተ እንትን ላይ ላከችልኝ ላይ ማን ነው የሚለው?
ብሩክ ነው ስሜ፣ የሚለው እዚህ ብሩክ። አዎ ቴሌግራሙ ላይ እ፣ ብሩክ እ፣ ብሩክ ነኝ ከሐዋሳ። okay፣ አዎ አዎ e- edit ላድርገው ለዛ ነዋ። እ፣ ነው እንዴ? እሺ አ- ቀ- እ፣ ምንድን ነው የምናደርገው መሰለህ?
እ አ፣ ቀ- አንዴ shop እስከሚልኩልኝ እየጠበቅኩ ነው።
አዎ እ፣ ስለዚህ እንትን ትለኛለህ፣ ትታገሰኛለህ።
እሺ እሺ አ፣ ዛሬ ከ- እከፍትልሃለሁ፣ ችግር የለውም። እሺ፣ እሺ ፋይሉን extract ምናምን አድርገህ ጨርሳለህ አይደለ? ፋይሉ አለ።
ጨርሻለሁ አለኝ። አዎ እሺ፣ አዎ ሁሉም ነገር ተስተካክሏል።
አ፣ ትንሽ አስቆየን። sorry እንግዲህ አዎ shop ሰው ስላልነበረ ነው።
ነው እንዴ ተገኝቷል አዎ በ- ዛሬ አለችኝ ነገር አ፣ አ ስለዚህ open እንደተከፈተ ይጠብቅሃል ዝም ብዬ።
እሺ በቃ ብሩክ ሐዋሳ ነኝ ብለህ ነው የምታናግራቸው? እሺ እ shop ምህረት ሐዋሳ። እሺ ቆይ እሺ
በቃ እ፣ እንትን አደርግሃለሁ። እሺ cross check እሺ አደርግሃለሁ፣ እደውልሃለሁ። እሺ እሺ ስለዚህ እሺ ክፍት ይሆናል ጠብቀህ።
አዎ እሺ እሺ እ፣ እደ- እኔ እደውልልሃለሁ። አሁን ገና እንትን shop ኡን እየከፈቱልኝ ስለሆነ አሁን አዎ ልክ እንደመጣ የአንተና የሆነ ልጅ አለ። በቃ የሁለታችሁ ነው እንትን የምንለው። እሺ እሺ ጠብቃቸው። እሺ እሺ thank you። እሺ እሺ እሺ ወንድሜ፣ እሺ።
እሺ